ጤና ይስጥልን ቤስት ቤት
ሰላም ነው እና ሰላም እንዴት ነህ?
በርተህ በ voucher አሁን ደውዬልሽ ነበረ።
እሺ አይ ከኔ ጋር ነበር የሚያወራኸው።
እሺ በ voucher cash out ብዬ ነበር በስህተት ማለት ነው እሺ
እና እንድትመልሽልኝ ፈልጌ ነበር። በዚህ ስልክ ስንት ብር ነበር ነው?
ሁለት መቶ ብር ነው።
okay shop ደግሞ መውሰድ ትችላለህ። shop በ- shop ደግሞ መሄድ ካልፈለክ ደግሞ ወደ ቤስት ቤት account ተመል- መልሰኸው ራስህ መጫወት ትችላለህ።
መጫወት እኮ መጫወት ነበር የፈለግኩት።
መጫወት የምትፈልግ ከሆነ account history ውስጥ ትገባለህ።
አካ እ እ account history የሚል አለ ስልክ ላይ። አካውንት እሺ፣ ሂስትሪ ውስጥ እሺ።
ስትገባ voucher history የሚል ያመጣልሃል። እሱን ትመርጣለህ።
account history ላይ ነው መጀመሪያ የምገባው። እሺ አ ከዛ voucher history የሚል አለ።
እሺ እዛ ውስጥ ስትገባ voucher ኡን withdraw ያረክበት ቀን አለ አይደለ? እሱን ቀን ስታስገባ voucher ኡን ያመጣልሃል። ከዛ voucher code የምትላለች እዛ ጋር እሺ እሺ ነግራኝ ነበር።
እሷን አሁን ጽፋታለህ እሷን ወይስ ይዛታለህ? እሺ እሺ እሷን ነበር የተሳሳትኩት። እሺ እሺ እሺ እሺ